ተነስተን የፊደርስ ሱፐር ማርኬት ከአሪፍ ፔ ነበር የምደውልለት ለዛ አባላለሁ ከአሪፍ ፔ ነበር የምደውልለት እሺ እግዚአብሔር ይመስገን በፖስት ማሽኑ ምንም አይነት ትራንዛክሽን የፈጸማችሁ አይደለም እና ከዛ ጋር በተያያዘ ያጋጠመ ችግር ካለ ለማጣራት ነበር ደመኛቸው
አይ አልገጠመንም። ከዚህ በፊት የነበሩት ሳቢ ስለነበረ በጣም
አሁን ግን የሚያጋጥመው ችግር የለም እሺ ደመኛችሁ ስሞትም አለ በላይ እርሷ
እኔ ሙሉ ይባላል ይቅርታ ማናለኝ ድምፆት ቆራረጠ ማህሌት
እሺ እሺ ደመኛችን እናመሰግናለን ስለሰጡን መረጃ መልካም ቀን ይሆንልን